ጤና ይስጥልን።
አብሮ ይስጥልን አለን እግዚአብሔር ይመስገን።
አለን። Hello አዘዝ
ልቤን ነበር የሚያመኝ ልቤን ያመኝ Donkey Tube ነው ይሄ ናት።
እ Donkey Tube ነው።
እ ታዲያ ማሳከም አይቻ- አትችሉም?
ይቅርታ እንደዛ ማድረግ አንችልም። እጃችን ላይ ከአንድ ሺህ አምስት መቶ በላይ ግለሰብም ተቋማትም የተመዘገቡ አሉ።
እ ግዴታ እነሱን መጨረስ አለብን።
እ
ይቅርታ በጣም እሺ አላስተነፍስ እኮ በጣም እያለኝ ነበር።
ይቅርታ።
እሺ